ጤና ይስጥልኝ ጉዳይ ጤና ይስጥልኝ ማን
አዎ ስራ ለመመዝገብ ፈልጌ ነው።
እሺ ሙሉ ስሞትን ይንገሩኝ
ንጉሴ የማነ
እ ንጉሴ የማነ
ንጉሴ የማነ
አዎ እሺ ንጉሴ ስልክዎት ስንት ነው
ዜሮ ዘጠኝ ሰው አ እሺ ሰባ ይሄ ስምንት እሺ እዚህ ላይ ያለው ስልክ ነው የሚጠቀሙት ሰማንያ ሀያ አንድ እሺ አዎ፣ አዎ።
እድሜዎት እድሜዎት ስንት ነው
እ እድሜዎት
hello
እድሜ እድሜዎትን ይንገሩኝ ንጉሴ ሀያ ስድስት ሀያ ስድስት የመኖሪያ አድራሻዎት
ሽሬ
የት ሽሬ ሽሬ ሽሬ okay አዎ እ ንጉሴ አሁን system የኛ application እየሰራ ያለው አዲስ አበባ ላይ ብቻ ነው
እሺ ከአዲስ አበባ ውጪ ገና እየሰራን አይደለም። ስለዚህ ወደ አዲስ አበባ ሲመጡ ወይም ደግሞ እኛ ወደ ክልል መስራት ስንጀምር የምንገናኝ ይሆናል።
ኦኬ እሺ በቃ ችግር የለም።
መልካም ቀን። እሺ